Hello ሌሎቹ የታመኝ እርዳ
አሁን complain አቅርቤ ነበረና ማለት የ SantimPay ስልክ ሰጥቶ የነበረ አይሰራም ስልካቸው።
እሺ ምን አድርገህ ነበረ?
Withdraw አድርጌ ነበር አልገባልኝም። ብሩ እሺ ስልክ ቁጥርህን ንገረኝ። የ Best Bet ስልክ ቁጥርህን ሰላሳ ሁለት
ሰላሳ ሁለት ሀምሳ ሰባት
ሰባት አስራ አራት አስራ አራት አስራ አስራ አራት እሺ አስራ አራት አርባ ስምንት
የሁለት ሰላሳ ሁለት ሀምሳ ሰባት አስራ አራት አርባ ስምንት አይደል?
አዎ አዎ አዎ። ወይኔ
እሺ ሰባት መቶ ብር ነው።
ወይኔ አ ሰባት መቶ ብር እሺ ለ SantimPay ዎች እናሳውቃችኋለን።
እም።
እ፣ የሚሰጡን ምላሽ check እናደርግና መልሰን እንደውልልሃለን። Contact እናደርጋለን። ከሀያ ደቂቃ በኋላ ቴሌብር account check አድርገው።
እሺ አደርጋለሁ። አመሰግናለሁ።
ችግር የለም።